ይስጥልኝ። ሁሉ ስፖርት ነው እባክዎ ልርዳው?
እማዬ ሰላም ነው?
እግዚአብሔር ይመስገን።
እ፣ ከሶስት ቀን በፊት ሁለት ሺ ስምንት መቶ ሰላሳ አንድ ብር withdraw ብዬ ነበረ እሺ።
እና እስካሁን ቴሌግራም ላይ ይገባል ልከዋል? ቴሌግራም ላይ ልከውልናል።
no ከእንትን ነው ከሁሉ ስፖርት ወደ ቴሌብር ነው የላኩት የነበረ።
እሺ ከዝውውር ታሪክ ላይ አሁን አልገባለትን ፎቶ አንስተው በቴሌግራም ይላኩልን።
አይመጣልኝም እኮ አያሳይም።
ይመጣል። የዝውውር ታሪክ ውስጥ ይግቡና የባንክ ዝውውር ብለው ይክፈቱ።
ወ- እ፣ ከቴሌብር ማን ነው ከእናንተ ጋር ከሁሉ ስፖርት በቴሌብር ገባኝ፣ በኩል ደንበኛ- አድርጌ ነበር ወጪ ያልኩት።
እኮ እሱ ገባኝ። ተጨማሪ የሚለው ውስጥ ይግቡና የሁሉ ስፖርት አካውንቶች ውስጥ የዝውውር ታሪክ የሚል አለ።
የዝውውር ታሪክ ሚደሽ ከዛ የባንክ ዝውውር የሚለው ውስጥ ይግቡና አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
እሺ።
የቴሌግራም ቁጥር የያዙ
የቴሌግራም ቁጥር እሺ፣ እንዴ ዜሮ ዘጠኝ ሰባ ስምንት
ዜሮ ዜ- ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ዜሮ ስድስት እሺ